ሄሎ ጤና ይስጥልኝ ቻፓ
ጤና ይስጥልኝ ከአሁን ቀደም ለናሽናል አይዲ ከፍዬ ነበርና ኢትዮ ፖስት ላይ ክፍያ መስለ መከፈሉ አያሳይም አሉኝ በዚህ በእናንተ በኩል ቅድም ላይ ደውዬ ነበረ ልኝ ላኩት ቴሌግራም
እንትኑ ደውዬ ተቀበልኩኝ ተከፍለት ነበር ነው
ከዛ ከሁሉ ዎች ላይ ይላኩልኝ
በጣም በተላከ
ቴሌግራም የላኩልኝ እና check አደረግለታለሁ። እሺ በቴሌግራሙ ላይ ላከው ይሄን
አ አ ኮዱን የላኩት።
እሺ እሺ እሺ thank you